አሰርሽኝ ፍቅርሽ ጸንቶ በኔ እንዳልቀር ከነሳኝ ጎንሽን ለጎኔ ቆርጦም ለመጽናናት ካልሆነለት ሆዴ እንግዲህ ያቀርዝዝ እንባ ነው ዘመዴ እንደዚያ ታምሜ ሐዘኔም ሲሰረቅ መሐረብሽን ይዘሽ ዳበስ እንደ ማድረግ ምነው ጨከንሽ እንዲህ እንባዬን ለመጥረግ ታስሬ ብቻዬን በፍቅር ጨለማ ለምን ታደርጊያለሽ በናፍቆት እንድጠማ ሆዴ ሐዘን ሲገባው ቀርበሽ ካላገዝሽው ከሐሳብ ከፈተና ልቤን ካልፈወስሽው ሲቸገር ሲጎዳ ጎኔን ካልደገፍሽው አይደርቅም እንባዬ አዝነሽ ካልጠረግሽ እንግዲህ ተመለስ ልብ እንዳትገፋ ምኞቴ ነው እኔ ከውስጤ ባጠፋ እጅግ ባትጨነቅ እጅግ ባትከፋ ታስሬ ብቻዬን በፍቅር ጨለማ ለምን ታደርጊያለሽ በናፍቆት እንድጠማ እንዳይሸሽ አቅርበሽ ልቤን ስታነጂው ማን ሰማብሽ ከኔ እስቲ አንቺም ተረጂ አሁንም እየዬ አሁንም ሮሮ ተፈናቅሎ አሳጣሽ እንባዬ ዘንድሮ እንዳሻሽ ጉዳቴን ሸፈንፈን አርገሽው ምስክርም የለኝ ሽመልሽን ሸሽጊው ምልክት ሳይሰራ እንባ ጥረጊ